Hello? Hello? ሄሎ አይሰማ አይሰማ።
ይሰማል። እሺ፣
እ፣ ግሩም ቀን ነኝ ከወላይታ።
እሺ፣ ሰላም ነው።
እግዚአብሔር ይመስገን።
እሺ፣
እንትን አታች አድርጌ ነበረ በኔትድ ቴሌግራም ቻናል ላይ እሺ፣
እ፣ ጂአር አካውንት እ፣ ማርቆስ በሚለው username ያለው እየሰራ አይደለም። credential ምናምን ብሎ የተሰራ
እኮ አሁን ያለክ ምንድን ነው? ሄሎ ሄሎ ሄሎ ሄሎ ሄሎ ወይ ምን አለኝ ነው የምትለው? አሁን አባ
credential ምናምን ብሎ ግን ጫፍ ላይ ከአካውንቱ ጫፍ ላይ ቀይ ምልክት የሚያሳይ ነገር አለ።
እስቲ ትልክልናለህ ኢረርም ቴሌግራም አሁን ልን አሁን ላይ ተበምነው ላይ አዎ ፈታ አድርጌያለሁ። ፈታ አድርጌያለሁ።
እሺ
አኗር በቃ በኋላ